ይሄ አንድ ቡድን ነው እንጂ ይሄ አንድ ቡድን ነው። ሄሎ ሄሎ እናት ካሸርኮልን ልንገርሽ አንድ ውጤት ነው እንትን ነው ያስፈልግ አስራ ንገረኝ።
አንድ አስራ አንድ
አንዴ ጠብቀኝ። ይቅርታ።
እሺ ችግር የለ እዩ አንድ ቡድን መሰለኝ ሰላሳ ስምንት ሰላሳ ስምንት ሰላሳ አምስት ሰላሳ አምስት አስር
አስር hello
ወየ ውስጥ ነው። እሺ እ lost ነው አዎ ወነስ የለውም ስድስት ጨዋታ ነው የወጣው የለውም።
ኡ ያለ ይሄ ችግር ማጣ እሺ ሌላም ልንገርሽ እሺ ንገረኝ።
እ እችኛዋ አስራ አንድ አርባ ሁለት አስራ አንድ አርባ ሁለት ስልሳ ሰባት ሰማንያ አስራ ሰማንያ እሺ። ይሄኛውም አምስት ቡድን ነው የወጣው።
እ ይሄም አምስት ቡድን ነው የወጣው።
okay እሺ ስልሳ ሰባት ሰማንያ አዎ።
እንደዛ የሆነ አንድ ቡድን መሰለኝ አስራ አንድ አርባ ሁለት ስልሳ ሰባት ሰማንያ አዎ አምስት ቡድን ነው የወጣው። ያው እሺ እሺ በቃ እሺ